መሻገር አይኖሩትም አማራጭ ነበር።
ሄሎ ሄሎ ሰላም ጤና ይስጥልን።
አብሮ ይበላል።
ከቺፕሺፕ መልሼ ደወልኩ። አሁን ሲስተም አስቸገረን ብለው ነበር አይደለ?
አዎ አዎ።
ሰራሉ ማለት ነው?
ምን አልሽ?
እየሰሩት ነው ወይንስ አሁንም እየሰራሉ?
ቆይ በሌሎች እየሞከረን ነው።
ኦኬ ታች ጋር ግን አለ ሆም ሶሻ ምናምን አካውንት የሚለው ጋር ኦርደር አለች order የሚል አለ። እሱ order ውስጥ ገብተው pay የሚል ውስጥ ይግቡ።
check out የሚለውን ትቼ አዎ to pay የሚለው ውስጥ ገብተው complete To pay payment ነው በሱ ይሞክሩት።
ታስተላለች። እሺ እሺ፣ ሞክርና እምቢ ካለኝ ተመልሼ አዎ እደውላለሁ።
complete payment የሚለውን እሱ ጋር ገብተው ሞክሩት።
እሺ እሺ፣ አመሰግናለሁ።